Hello
አቤት።
ሰላም ጤና ይስጥልኝ። ቴሌብር
አብሮ ይስጠለን አለን እግዚአብሔር ይመስገን። ምን ልርዳዎት?
እ ምን ልርዳዎት?
ጥያቄ በስልክ መጠየቃች መመለስ አይቻልም እንዴ?
እ ጥያቄና መልሱ በስልኮት ላይ ነው የሚገኘው።
ስልኩ ላይ ነው አዎ ኮከብ ዘጠኝ ሰማንያ አምስት በተለያዩ ላይ ደውሉና
እ አንድ ቁጥር ላይ ለመመዝገብ የሚል አለ።
እሺ ሶስት ቁጥር ለመጫወት
እሺ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ። ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ ግሎትን ይሞክሩ የሚል ይመጣለታል። መርጠው መጫወት ይችላሉ።
ጥያቄ
ጥያቄና መልሱ አዎ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በኮይን ነው የሚጠቀሙት።
እና እንዴ አዎ coin coin ኡ በምን ነው እንትን የሚለው እዚህ የሚገዛው coin ሁለት ቁጥር ላይ ለማግኘት የሚል አለ።
ነው? እሺ እሺ ጌ- game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
ናይስ መልካም እድል።
nice ላላች እሺ